hello ወይ
አርባ ስድስት ዘጠና ስምንት
እሺ፣ ምንድን ነው?
ከዚህ ከቦሌ መስቀል አደባባይ ያልቅ
እሺ፣ ፒን ነው።
የሞተረኛ ነው የሚሆነው። እስኪ የሞተረኛ አድርጊ።
ከየት የት?
ከዚህ ከቦሌ ከሸገር
ሸገር እ መስቀል አደባባይ ማለት ነው።
መስቀል አደባባይ ማለት የት ጋር ነው?
መስቀል አደባባይ የቱ ጋር ነው? እስጢፋኖስ አልፈሽ ምናምን ማለት እስቴዲየም ባለ እኮ።
የሞተራዩንም አ፣ የሞተራዩንም ስንት ብር ነው ያሰበልህ?
እሺ ስልሳ አምስት ነው የሚያስ እሺ፣ በቃ አይ ላለ የሞተር አይደለም።
እሺ እሺ